እዚህ ጋር ነው የምትለው ዩቲዩብ ቪዲዮ በቃ እዚህ ጋር ላኪልኝ ለምን ነገር
ሄሎ ሄሎ ሄሎ ሄሎ አቤት ካድ አቤት ሄሎ
ላስተፈልግ ነበር የእርሱ ነኝ እ እ hello የፌስቡክ ቃል ስልክ ነው አይደለ?
አው ማን ልበል የፍጹም ጓደኛ ነኝ።
አጀ
ሰላም ሎልሽ እንዴት ነሽ?
አለን አለን።
ምን የቆየ ነው እንዴ ድምጽ የሚደርሰው?
እኔ ምን አውቃለሁ፣ ያ- ያ- ያንተ እንደዛ እየሆነ ነው።
እም፣ እሺ ውጭ ሂጅ ነው መሰለኝ ያንታችን ይደናል። ስማኝማ ወይ እ፣ እንትን ልጠይቅህ ነበረ። research title ይኖርሃል ትርፍ የተሰራ ማለት ነው።
ተካፈል ነው ነበረ ተካፈል ነው
በእውነት እንደገና ወጥቷል። አይተሃል አይደለ?
አይ የኛ ተመርጧል መጀመሪያው ነው
አዎ ገባኝ። የኛም ተመርጦ ነበር ግን እንደገና text አልደረሳችሁም እናንተ? thematic ተመሳሳይ ነው ግን እንደ አዲስ አስገባኝ ነው የፋሳ።
አይ እኔ እንጃ እኔ ምንም አልሰማሁም የኛ ስለተመረጠ ከተመረጠልሽ እኮ ተመረጠልሽ ነው ላልተመረጠላቸው መሰለኝ ድጋሚ የሚያስገቡት እናንተ ላይ ባልተመረጠላቸው ነው ለኛ ነው።
እ?
ለሁሉም እኮ ነው ኧረ ለሁሉም ነው እኮ።
እኔ እንጃ እኛ ምንም የኛውን ተባለን በቃ ትተነዋል
እሺ እና የተሰራለ research
ኡ የለም ኧረ የለም ከተገኘ እነግርሻለሁ የለም አሁን የእውነት እሺ በቃ ግን ጠያይቅልኝ እሺ እናስተካክል።
እሺ እሺ ካገኘው እነግርሻለሁ እሺ በቃ ቻው።
ቻው